hello
አሎ ሰላም ጤና ይስጥልን ቤት ቤት
እ
ምን ልርዳ?
እ አንድ ሺ ስድስት መቶ እሺ
እ ቦታ ውሰድ።
withdraw ነው አዎ ቤት ቤት ቁጥር ይሄ ነው
አ ቤት ቤት ቁጥር ይሄ ነው።
አዎ እሺ check ላድርግ ልጠብቅ። ዛሬ ነው ያረከው?
አ hello ዛሬ ነው አዎ።
ያረከው?
ምን
ዛሬ ነው ያረከው? አንድ ሺህ ስድስት መቶ
አ አንድ ሺ ስድስት መቶ
hello
አሎ hel- በ voucher ነው ያረከው?
አ በ voucher ነው ያረከው? hello
አሎ በ voucher ስላረግክ ወደ account መመለስ ትችላለህ ወይም ደግሞ ቤስት ቤት shop ላይ ሄደህ ማውጣት ትችላለህ። ወደ account እንዴት መመለስ እንደምትችል ታውቃለህ?
አዎ
እ፣ ወደ voucher account ላይ voucher history የሚል አለ። እዛ ላይ voucher code ዋን ታገኛታለህ።
እሺ ከዛ እሷን voucher code ዋን ይዘህ deposit የሚለው ጋር ሄደህ በ voucher መርጠክ insert voucher code የምትላለች እሷ ላይ አስገብተህ deposit የምትለዋን ትነካታለች። ወይ ደግሞ እ፣ ፎቶ ልላክልክ ቴሌግራም ትጠቀማለህ? በቴሌ- እ- ቴሌግራም ትጠቀማለህ?
እኔ አማርኛ የለም። አንድ አንድ እሺ ስልክ ስልክ ቴሌግራም አለክ account
አ ቴሌግራም እ፣ ትጠቀማለክ?
አዎ አለ በዚህ ስልክ ነው?
አዎ
እሺ ቆይ አንዴ እዛ ላይ ወይ hi ትለኛለህ። step ኡን እዛ ላይ ልላክልክ እንዴት ወደ account መመለስ እንደምትችል አንድ ሺ ስድስት መቶ በ voucher ስለሆነ ወይ shop ላይ ነው አዎ።
ሄደህ ማውጣት የምትችለው አዎ ወይ ደግሞ ወደ account ነው መልሰህ deposit ማድረግ የምትችለው።
እሺ እሺ
ስለዚህ ወይ ቴሌግራም ላይ hi በለኝና step ኡን ልላክልህ ፎቶዎቹን